ሄሎ ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
ከቤት ቤት ነበረ።
Okay that's good።
ቅድም ደው- ደውለክ ነበረዋል?
አዎ Okay። አሁን ድጋሜ refund ስለተደረገልህ ወደ account check ማድረግ ትችላለህ።
እሺ፣ እሺ። Thank you። እሺ፣ እሺ፣ አመሰግናለሁ።
መልካም ጊዜ።
እሺ፣ thank you።